ሳቢው ነበር የምደውለው።
እሺ እሺ በ order ነበር 84 96 64 order አልተቀበላችሁም?
አልገባኝም። order ኡን ከፍሎ ነው የምንወስደው ወይስ እንዴት ነው?
እ፣ አይ ከነ hello፣
አቤት አይ driver ያለኝ እ፣ ከቢዩ አንቀበልም order እ፣ አሉኝ ነው የሚለው።
እኮ or- አሁን ልጁ እያዘዘኝ ያለው order ነገሮች ልክ በፊት ሲሰራ እንደነበረው ነው። ግን ከፍሎ ነው አይደል መውሰድ የሚችለው? እንደዛ እየሰራ ነው አይደለም?
okay okay ብሩን ከፍሎ ነው አይደለም የሚወስደው? አሁን ሲመጣ driver ኡ okay፣ እንደዛ ነው።
እንደዛ ካልሆነ ይሄ በፊት order ነበር እየነገራችን ጽፈን በምንወስደው ከቆ ቆይቷል። ግን ከፍሎ የሚወስድ ከሆነ አዝለት ነው።
እሺ እሺ